Hello ሰላም ጤና ይስጥልን ሰላም ነው።
አለ እግዚአብሔር ይመስገን።
እ፣ machine service ገብቶ ነበረ መድረሱን check ለማድረግ ነው።
እሺ
እ?
እሺ የማሽን ቁጥር ንገረኝ።
እ፣ በስም አንተና ቴሌም ላክ አይ MRC ውጭ ነው ያለው።
በስም አይገኝም። MRC ከመረካከቢያ form ላይ ተ MRC ንገረን።
ምን አልሽ?
MRC ንገረን በ TIN number ስ አይገኝም።
MRC አዎ የማሽን እሺ፣ ሌላ?
MRC እሺ፣ የማሽን MRC ወይም ሌላ ምንድን ነው?
በቃ MRC ይሆን እድሳት ነው ብልሽት ነው ያስገባኸው እድሳት እድሳት ነው።
እኮ የሽያጭ መመዝገቢያ መለያ ቁጥር የምትል አለች ተራ ቁጥር አንድ ላይ እሺ እሷን አይተህ ንገረን።
እሺ እሺ
እሺ